zanimivo ቪዲዮ ካገኘው አኮመንተው
በቤት ቤት በዊዝድሮ አድርገው በቮቸር ማለት ነው። ዊዝድሮ አድርጌ እሺ፣
ቮቸር ላይ ዊዝድሮ ይላል፣ ብሩ ግን አካውንቴ ላይ አልገባም።
በቦቸር ዊዝድሮ ካደረግ ኮድ ነው የሚሰጥህ እና ከቤት ቤት ሱቅ ላይ ነው ብርህን መውሰድ የምትችለው ወይም ደግሞ ወደ አካውንት መመለስ ትችላለህ።
አሀ ቤት ቤት ሱቆች ደግሞ እንትን አለ አል- እንትን አላሉማ እኛ እንትን ምንም ማድረግ አንችል ምናምን አሉ።
የት አካባቢ ነው ያለኸው?
የት አካባቢ? ጅጅጋ ቢጫ እኮ አለ ቢጫ ሱቅ ምናምን ሂድና እ እዛ የእኛ ሱቅ አለ አይደለ? ስፖርት ትኬት የምትቆርጥበት ሱቅ አ አ
እዛ ትሄድና እንደዚህ እንደዚህ ሆኖብኝ ነው ሲል ኮድ ይጠይቁሃል።
አ ነው እዛ ላይ እሺ፣ ነው እሺ።
አንተ አ አ cashier ኦን አገናኘኝ። እሺ።
ወረ ምንድን